አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ በወርቅ የሚያነሳኝ አይዞባይ ከጎኔ ሰው የለኝም እኔ የምታምንበት የለም በዚህ ምድር ሰው የለኝም እኔ አዳኝ ካንተ በቀር አንተነህ አምባዬ ጌታ መጠጊያዬ የማትረሳኝ አምላክ ረዳት አለኝታዬ ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ በወርቅ የሚያነሳኝ አይዞባይ ከጎኔ ሰው የለኝም እኔ የተደገፍኩበት ወርቆ ተሰበረ፣ የተማመንኩበት ከንቱ ሆኖ ቀረ። አይዞ ያሉኝ ሁሉ እኔ ረስተውኛል። ድምፅህን አሰማኝ፣ ቃል ያጽናናኛል። ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ በወርቅ የሚያነሳኝ አይዞባይ ከጎኔ ሰው የለኝም እኔ ከማዳን በቀር ሁሉን ተጸየፍኩት ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ በወርቅ የሚያነሳኝ አይዞ ባይክ ጎኔ